ማርያም አረገች አረገች ወደ ገነት ማርያም አረገች አረገች ወደ ገነት የሰማይ መላእክት በደስታን እያጀቧት በደስታ እያጀቧት እህ የሰማይ መላእክት በደስታን እያጀቧት በደስታ እያጀቧት